ሰላም ጤና ይስጥልን ቤስት ቤት እንዴት ነው?
hello ቆይ ይሰማል። እንዴት ነሽ?
እግዚአብሔር ይመስገን። ምን ነበር?
deposit አድርጌ እዛ ላይ አሳየኝ።
ምን አልከኝ?
deposit ከሲቢኢ ብር አድርጌ አ ልክ ነው። አሁን እያስቸገረን ነበረ እና deposit message ኡን ላክልን ቴሌግራም ላይ ለቻፓዎች እያሳወቅን ነው።
ምኑን ላክልኝ?
deposit message ኡን የቤስት ቤት ቁጥርህን እና የሲቢኢ ብር ቁጥርህን አንድ ላይ አድርገህ ላክልን ቴሌግራም ላይ።
አዎ፣ ቴሌግራም አላክልኝ።
ቴሌግራም አለን። ቁጥር ልስጠቅ?
አዎ፣ ስንት ነው?
እሺ ዜሮ ዘጠኝ ዜሮ ሶስት
ቆይ ቆይ እስቲ
ዜሮ ዘጠኝ ዜሮ ሶስት አልክ
አላ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ ያልኳህን ላክልኝ እሺ deposit message ኡን አንድ ላይ አድርገን
እሺ ላክልኝ እሺ እሺ